Hello hello ይሰማል ይሰማል።
ሰላም ነው?
ሰላም ነው።
አለን አለን። ብሩክን አገናኘኝ እስኪ።
እ፣ ብሩክ የለም ዛሬ።
አልገባም አሁን።
አዎ ማን ነው ታዲያ አሁን በሱ ቦታ? virtual እያስተካከልኩ ነበረ ባለሙያ አስመጥቼ እና እንደ የሆነ ጠዋት እሱ ነበር እንትን የላከልኝ system ኡን እንደ ብሩክ የለም።
በሱ ቦታ እ፣ ማን ነው?
ጄሪ አለች። ማን ልበል?
ሮቤራ ሮቤራ ነኝ ሮቤራ ሌራ ጄሪን አገናኘዋል።
እሺ አንዴ ስልክ ይዛ ነው፣ ጠብቀኝ።
እሺ
Hello
Hello ጄሪ አቤት ሮቤራ እንዴት ነክ?
ሰላም ነው?
አለን እግዚአብሔር ይመስገን።
አለን እንትን ጠዋት ብሩክ የሆነ system ልኮልኝ ነበር የ virtual ኡን እሺ እና አሁን እንትን ለማለት ነበረ link ኡን ባለሙያ አምጥቼ ያዝ እየዘረ እያስተካከለልኝ ነበረ እሺ እና link link ኡን አልተላከልህም ምናምን አለኝ። እስኪ ግቢና ቴሌግራም ላይ ይኸው እስኪ የላከልኝን እዛው እሱ በዜሮ ሶስት እንትን bet bet support ላይ ልኮልኝ ነበር እና link ምናምን አልላከልኝም።
ሮቤራ
አ
አዲስ ሱቅ ነው አይደል? ይሄ ገበያ ሰፈር የሚለው አ አ አዎ። OK link ኡ እኮ ይሄ OK። ከዚህ በፊት እስቲ
ይኸው እስኪ
OK የእናንተ ስፖርት ብቻ ነበር መሰለኝ አይደል?
ስፖርት ብቻ ነበር። አሁን እንትን ነው OK፣ virtual በቃ ጀመረ።
link ኡን ልላክልክ።
አዎ link ኡን ላኪልኝ አሁን።
በዛው edit አደርገዋለሁ። በቃ የእንትኑ ላይ ምኑ?
የ- ብሩኬ ላከልክ ላይ አ edit ላድርግልክ። እ፣ link ዋን እ፣ ልክ ኮፒ ስታደርጋት ይሄን የምትሞላውን form ያመጣልሃል።
በቃ እሺ ላኪልኝ በቴሌግራም እሺ እሺ እሺ እሺ